ከሰዎች በፖስት ማለት ነው።
ሄሎ
ሄሎ ሄሎ ሄሎ Hello፣ ይሰማል?
ይሰማል ይሰማል።
እሺ፣ ሰላም እንዴት ነህ?
ሰላም ደህና ነሽ?
እግዚአብሔር ይመስገን። እሺ፣ ከላይ ነበር አደ- ነው እንደውልልህ።
አ- አ- አይ መረጃ ስለ ጣሊያን ወይ ስዊድን ብያት እ፣ forward አደረግልሃለሁ ብላኝ ነበር ነው።
አዎ፣ እሺ፣ ለዛ እናንተ የምን መረጃ የትኛው መረጃ ነው የምትሰጡት?
አዎ፣ ጣሊያን ነው።
ወደ ጣሊያን ነው?
አዎ፣ አ፣ በ health related ማስተርስ እኔ background medicine ነው እና Okay፣
ስለዛ ለመጠየቅ ነበር ያለውን ምናልባት የሚሰጡ መሪያ- ትምህርቶች የሚሰጡትን ትምህርቶች እና ምናልባት ዩኒቨርሲቲዎች መምረጥ ይቻላል ወይስ አዎ፣ ማንኛውም ይቻላል፣ ማንሳት ግን- ለምንሰራበት አይ መምረጥ ትችላለህ፣ ግን ምን መሰለህ ችግሩ አሁን ያንተ health ከሆነ background በጣም አ።
ከባድ ነው የሚሆነው ለማግኘት። Italy ላይ almost all በሚባል ደረጃ ሁሉም እ? እ? እ?
Italy ላይ ሁሉም almost all በሚባል ደረጃ health related የሆኑ ፕሮግራሞች በጣሊያንኛ ነው የሚሰጡት። ስለዚህ ለማግኘት ከባድ ነው የሚሆነው። ጣሊያን ላይ health related ብዙ ጊዜ አንቀበልም። Maybe ሌላ ሀገር option ኦችን ማየት ነው እንጂ Italy ላይ አይሆንም። አዎ አዎ፣ በጣም ከባድ ነው። በጣሊያንኛ ናቸው ሁሉም ፕሮግራሞች almost medical related የሆኑት።
አሁን ላይ ነው ወይስ እንደ ሁሌ ነው?
Last year አሁን ወደ አስር የሚሆኑ ተማሪዎች ነበሩን፣ ግን በጣም ማግ- ማግኘት ተቸግረን ነበረ እና አዎ።
Almost የተሳካላቸው አልነበሩም በ medical ዘርፍ
በማስተርስ ማለት ነው።
Masters background አቸው health ሲሆን Background አቸው medicine ነበር።
አዎ medicine፣ pharmacy፣ nursing ነበሩ እና አልተሳካላቸውም ነበር።
እሺ፣ እም፣
ልብ ነበር።
እሺ መልካም ቀን።
እሺ